ሄሎ
ሄሎ ሰላም ነው አለን እግዚአብሔር ይመስገን።
አለን መረጃ ለመጠየቅ ነው ስለ standup comedy ምን አሉኝ?
መረጃ ለመጠየቅ ነው ስለ ስታንዳርድ እሺ፣ ኮሜዲ እሺ፣ እሺ ምን ነበር?
standup comedy ው መቼ ነው
ዛሬ አስራ አንድ ሰዓት ነው አስር ተኩል ላይ በር ይከፈታል። ቦታው ደግሞ ካሳንቺስ ዛሬ አስራ አንድ ሰዓት ኢንተርኮንቲኔንታል ላይ
ምን አሉኝ?
አይ ፕሮግራሙ መቼ ነው የሚሆነው ሄሎ የሚካሄደው ሄሎ ምን አሉ?
ይሰማል ፕሮግራሙ መቼ ነው ምን የሚካሄደው አሉኝ?
ፕሮግራሙ መቼ ነው የሚካሄደው ዛሬ ዛሬ
ዛሬ አስራ ዛሬ አንድ ሰዓት